ቤዛም ሰላም ጤና ይስጥልኝ።
እንዴት አላችሁ? ሰላም አሉ?
እግዚአብሔር ይመስገን። የኮሜዲያን እሸቱ የአዲስ stand-up comedy ለመሳተፍ ፈልጌ ነበር እና መመዝገብ እችላለሁ?
ይቻላል። አዎ፣
እሺ ስመጣ ነው አይደል መክፈል የምችለው?
በአካል መጥተው cash መክፈል ይችላሉ። ቴሌ ብርም ከሆነ ቴሌ ብር አይደል፣ account ም እንዲላክሎት ከፈለጉ account መላክ እንችላለን።
አይ ስለምመጣ ብመጣ ማለቴ መጥቼ ችግር መክፈል የለውም።
ገንዘብ እሺ፣ እሺ፣ ደስ ይለናል። እሺ፣ ስም አለ?
ሰላማዊት አለበት
ሰላማዊ ስንት ቁጥር ነው? ዜሮ ዘጠኝ ዜሮ ዘጠኝ አምሳ ስድስት
ሀምሳ ስድስት ዜሮ ሶስት
ዜሮ ሶስት ዜሮ አራት
ዜሮ አራት አርባ ስድስት
ብዛት ስንት ነው? ሰላማዊት
አቤት
ለስንት ሰው ነው የሚቆርጡት ትኬቱን?
እ- አንድ ሰው እኔ ብቻ
እሺ ከአስር ሰዓት ጀምሮ ትኬት መሸጥ ስለምናቆም ቀድሞ በቦታ አይገኙም።
እ፣ ከአስር ሰዓት በፊት
ትኬት ያኔ መሸጥ ስለምናቆም እርስዎ አዎ።
ቀድሞ ትኬቱን መርጠው መውሰድ ይችላሉ። የመግቢያ okay ትኬት እኮ እስከ አስር ሰዓት ነው
ትኬት የምንሸጠው አዎ እስከ አስር ሰዓት አዎ።
እሺ እሺ ነው ያቺን ስንት ብር መድረስ ነው ከዛ የመግቢያ ዋጋ አራት መቶ ብር ነው።
እሺ
እሺ እናመሰግናለን።
እሺ መልካም ቀን አሜን